someone on Facebook?
ሄሎ ኧረ መልስ የደወልኩለት ከቺፕሺፕ አዎ አዎ እሺ ደውይታለሁ ድራይቨሩን አሁን ይደውልሎታል አዎ ሁሌ እየመጣ እንደዛ ነው።
እንዳለ ነው የሚገርም ሳልወጣ እሱ ተቀብሬ ነው የቆየሁት አዎ እየመጣ ነው እንትን ነው ትንሽ እ፣ የመኪና ብልሽት ስላጋጠመን መኪና እጥረት ነበረብን ለዛ ነው የዘገየው አሁን ይመጣልዎታል በቃ እኔም ይደውላል።
እዘገይበታለሁ ማለት ነው ምንም ማድረግ እችላለሁ እንዴት ነው የማደርገው አሁን ሁሌ ሳሊተ ምሕረት ከዚች ሳሊተ ምሕረት ምን ያህል ርቀት ነው
okay አሁን ይደውልሎታል ሳሊተ ምሕረት ነኝ ይለኛል እሺ ከዛ
አሁን አሁን አስር ሰዓት ላይ ነው እንደዛ ያለው አሁን እየሄድኩ አሁን ነው እሷ አስራ ሁለት ጋር- ሰዓት ሆነ አሁን እየሄድኩ ነው እሷ ጋር ሰጣታለሁ ስላለ በቃ ይዞት ይሂድ እኔ አሁን ስራዬን ትቼ እሱን እየጠበቅኩኝ ዋሉ ይዞት ይሂድ በቃ ምንም ላደርግ አልችልም okay እሺ በጌታ